ያልፍልን ቢዣ ኢትዮጵያ ህይወት ነኝ። እባክዎ ምን ልርዳው?
ማሽን ለማሳጠብ ነበር።
እሺ ደንበኛችን ማሰማት ፈልገው ነው?
አዎ አዎ።
እሺ ለመጨረሻ ጊዜ መቼ ነው የተጸዳው?
አረ አንድ ሀያ ቀን ምናምን አልፎታል እናት።
ሀያ ቀን አልፎታል አዎ አዎ ተጸዳ?
አዎ
እሺ ደንበኛ- ተጸዳ ተጸዳ ማለት ነው።
እሺ ደንበኛችን እባክዎትን ሙሉ ስሞትን ይንገሩኝ።
አስሄዳኝ ነው።
አስቴር ዳኙ።
አዎ
እሺ ደንበኛችን BG ID አለዎት አይደለ?
እ እ BG ID እ
እሱን ይንገሩኝ።
ምኑን ይንገሩኝ? ምኑን hello።
ደንበኛችን መስመር ላይ አሉ?
አዎ አዎ
መለያ ኮድ አለዎት አይደለ? ከ BG የተላከልዎት?
እናቴ ልጅኛ አዲስ ጀማሪ ነን ገና አንድ ወራት ሆነን እና ኮድ ምናምን ገና አልፈልግም።
እሺ ቲን ነምበር አለዎት?
አዎ ሲል ነበር አለኝ። አዎ እሱን ቴክስት ታደርጊያለሽ።
እሱን ይንገሩኝ። እሱን ይንገሩኝ።
እሺ ቴክስት ታደርጊያለሽ።